ሄሎ ጤና ይስጥልኝ።
ሄሎ ጤና ይስጥልኝ።
ጤና ይስጥልኝ አባቴ፣ ሁሉ ሰላም?
ሆኖም ስነ የደወሉት እግዚአብሔር ይመስገን።
እ፣ የቱ ጋር ልደታ ቢሮአችሁ የቱ ጋር ነው? ይቅርታ እ፣ የት አካባቢ ነው?
ይህ ቤተክርስቲያን ነው።
እ፣ ልደታ መርካቶ ገበያ ማዕከል ነው አወቁት?
እ፣ እ፣ ነጩ አዎ፣ እዛ ground ላይ አለ። እዛ ground ስንት ቁጥር?
ground ላይ የሆነ ቡና የምታፈላ ልጅ አለች፣ እዛ ፊት ለፊት ወይም ወጥተን እንድ- ወጥተው እንዲቀበሉ ስልኮትን ላክሎ ስሞትም አልበል።
መታፈሪያ?
እሺ፣ ማስታወቂያችን ከምን ሰምተው ነው?
አይ እንዲሁ ማስታወቂያ ላይ ሰምቼ ነው ሬዲዮ።
okay፣ ከዚህ በፊት ደውለዋል?
አልደወልኩም።
አልደወሉም። እሺ፣ ከመግባቱ በፊት እንዳይወስኑ የሚል ማስታወቂያ okay፣ እሺ። አሁን እንድደው ወጥተው እንዲቀበሉት ላድርግ፣ maybe እንዳይጠፋቦት።
በቃ ወደዛው ልምጣ በቃ እሺ።
እሺ፣ እሺ።